ሀሎ ጤና ይስጥልኝ። ፎርዋርድ ሎጂስቲክስ
ፎርዋርድ ሎጂስቲክስ እድሜ ይስጥልኝ። join አድርገውኝ ነበረ አልመዘገቡኝም። እኔ ባለመኪና driver ነው እርሶ?
አዎ
እስቲ
check አድርጊልኝ እስኪ በዚህ ቁጥር እሺ፣ ቆይ አንዴ አትዝጋው እሺ። ወይ ልደውልልህ?
ትችያ- አይ ችግር የለውም።
ተጫርተክ ነው?
no አልተጫረትኩም። እ፣ በ- መንገድ ላይ አግኝተውኝ እ፣ እም፣ አገናኝተውኝ ነበረ እሺ።
እና አልከፈተልኝም።
ምኑ application ኑ ነው?
application ኑ location ብቻ ነው የሚያመጣልኝ
እ፣ እና እዛ የተመዘገብኩ አልመሰለኝም።
እም፣ እስቲ ስምህን ንገረኝ።
አብዱል ሙኢን ሸሪፍ በሂክማ አብደላ ነው መኪና
የተመዘገበው የተመዘገበው በሂክማ አብደላ ነው። ኢንሹራንስ በወሎ ምናምን ሁሉ ነገር እ፣ እንትን አድርገው ወስደው ነበረ ኮፒ አድርገው በስልካቸው።
እሺ፣ ያንተስ ማን ልበል የኔ አብዱል ሙኢን ሸሪፍ driver ይላል። በዚህ ስልክ ነው የተመዘገበው።
በዚህ ቁጥር ነው አይደለ?
በዚህ አሁን ስማ፣ በደወልክበት በዚህ ስማ
እሺ፣ አንድ ጊዜ መልሼ ልደውልልህ። ይቅርታ እሺ።
ይቻላል። እሺ።